Hello? Hello?
Hello?
Hello?
Hello? አቤት አቤት አቤት አቤት ሰላም
እግዚአብሔር ይመስገን። እንትን ነበረ ፓስታ እና መኮረኒ ብዬ ነበር እና cancel ያድርጉልኝ እስቲ out of stock ይለኛል ለመሙላት ስል ደግሞ በቃ ችግር የለውም ራሱ በሀያ አራት ሰዓት ውስጥ fail ስለሚያደርግ እ፣ እኛ እሺ cancel በሌላ ባናደርግ- ማድረግ እችላለሁ በቦኤዝ ከሌለ አዎ በ okay ይቻላል አለ እ፣ okay አለ?
appli- application ኑ ላይ ካለ አለ ከሌለ ደግሞ አልቋል ማለት ነው አይ application ላይ ያለ እኮ ነው ያዘዝኩት እሱማ ሁለት አዝዬ ሶስተኛ ሰው ሊሞላ ስል out of stock ይላል okay አዎ ቦይዝ እንኳን ትንሽ እጥረት ስላለ ነው እስኪ ስልኮትን ይንገሩኝ እስኪ አስር አስር
እ፣ ሰላሳ አራት ሀምሳ ሰባት አስራ ሰባት
ሰባ ስምንት ሰባ ስምንት ታሳ አብይ የቆየ ነው አዎ እሱ የቆየ ነው በቃ እሱን cancel አድርጉልኝና እንትን በልልኝ እሺ እሱን በሌላ ልዘዝ ፓስታ በሌላ ካለ መኮረኒያ የሞከሩት መኮረኒ ደግሞ ሞክሬ ሁለት ሰው አለ ግን ሶስተኛ እምቢ አለኝ በቃ እሱ ችግር የለውም fail ሁለት- ያደርጋል ራሱ fail እሺ።
ስለሚያደርግ ችግር የለውም እሺ እሱ fail ይሁን ይሄኛን ግን ሰርዙልኝና ሌ- በእንትን ልዘዛ በዛኛው ሌላ ምንም በሌላ ሞክሩ- ፓስታ ሞክረው ነበር
እ? አይ በቃ መኮረኒ ነበር እምቢ ያለኝ ፓስታ ደግሞ የባለፈው ቆየ ነው ኦኬ ፓስ- እሱ- ቦይዟል- ፓስታ የቆየ አለኝ ቦይ አልሞ- አዎ፣ የቆየ አዎ፣ አዎ፣ አዎ፣ አዎ፣ አለ
አ፣ እሱን ካንስል አድርግልኝና ያኛውን ደግሞ እ፣ አሁን እስቲ በዛኛው ደግሞ ልሞክር ካላችሁ ኦኬ እሺ፣ ልዘዝ የሪ- ሪፈንድ ይደረግለት ይኸኛው የወይዝ ፓስታው እሺ አ ኦኬ ልዘዛ ይቻላል ኦኬ ካለ እሺ ይቻላል አዎ
በቃ እሺ እሺ እሺ መልካም ቀን